hello hello ሰላም ወይ?
ከስቼክ ነው የምደውለው።
እሺ እሺ እ create የተደረገበት ቁጥር ባስራ- እየሰራልን አይደለም። አይጠቀሙበትም።
አይ እጠቀምበታል እያወራሁበት ስለሆነ ነው የሚ- እያሰራ ያለው እ ይቅርታ እርስዎ ኖት አይደለ? create ያለው አዎ አዎ እኔ ነኝ አጠቃላይ አስራ ሁለት ቤት።
stage ነበረ።
እ ወደ ስምንት ነው የሚሆነው ሰባት ስምንት okay።
ነው ሰባት እሺ ሰባት እ አዎ ልክ ነች ሰባት ነው የሁ- የሚሆነው አሁን ሲመለስ የሁሉም ብር እርስዎ ጋር ነው የሚመለሰው። የማያውቁት ሰው አለ group ውስጥ?
አዎ
ማንን ያውቁ?
እ ግን እኮ ነው ምናምን የሚላለ አሀ መጨረሻ ገኒኮን አያውቋትም።
አዎ እሱ ችግር የለም። ለገኒኮ ብቻ ለብቻው እንላክና እ የሌሎቹን በእርሶ እንላክ።
ችግር የለው ይቻላል አም- አሜን ሊዲያ ቲጂ ስሪ ቲጂ ቲጂ በየ wallet ኣ በየእንትኑ refund መደረግ አይቻልም ቴሌ ብር ላይ ይሄ አዲስ በተደረገው እ በ wallet አይመለስም። በቴሌ ብር ነው።
እኮ ቴሌብር ላይ አይቻልም በቃ ቴሌ ብር ላይ እንመልስሎታለን። ለየብቻቸው የ- እንደሆን ፈለጉ። የሁሉም እ አይቻልም እንደዛ የሶስቱም ቲጂ በየቁጥራቸው
አይ አይደለም የሶስቱ አንድ ላይ መሆን ይችላል ሶስቱ ቲጂ በአንድ ላይ አ አ ሊዲያ የዛኛው አሜንና ደግሞ ገኒኮ የሊዲያና የሚለው አሜንና መክሊት ደግሞ መክሊት የሱንም?
የለችም።
okay መክሊት እሺ የለችም።
ሁለት ሁለት ነው ማለት ነው እሺ ሊዲያ አሜንና ሊዲያ አሜንና ገኒኮ
አይ ግን እኮ አላቃት so የሶስቱ የሊዲያና የአሜንን የአ- አንድ በአንድ account ማድረግ ይቻላል
ሊዲያና okay። እንደዛ ደግሞ በኋላ ላይ ትንሽ ግራ ስለሚያጋባ የቲጂን ሶስቱን ቲጂ በአንድ ላይ ተልኮ የሶስቱን ለየብቻ እናርገው።
ይቻላል ምንም ችግር የለው በቃ እሱ እሺ refund ይደረጋል።
እሺ አመሰግናለሁ እሺ።
ቻው